ሄሎ ሄሎ ወይ ሰላምታችን
አለሁ ደህና ነኝ ግን ለን ረዴት ነኝ እያወራሁ ነበር ቴሌግራም ላይ ወይ እሺ ይልቅ ከማን ጋር ነው የጨረስከው ያለ ፋይናንሶች ስላላሳወቁ ነው እሺ ፋይናንሶች ሲያሳውቁ ነው እ፣ ከዛ installation ይሰራል deal ኡን ተስፋዬ ከሚባል ልጅ ጋር ነበር
እ፣ ከሱ ጋር አዎ፣ ጨርሰሃል እኮ እሱን ነበር የጠየቅኩ እኔ
አዎ አይ already እኮ ያኔ ነው deal ያደረኩት ለስፖርትም ለ virtual ም ብዬ በይ okay እና ስፖርቱን እየሰራው virtual ኡን አልጀመርኩም ነበርና okay አሁን እሱን ለመጀመር ፈልጌ ነው እንጂ already deal ኡን በሁለቱም ነበረ በቃ በጣም አሪፍ ስለዚህ እ፣ እሱን ላናግረውና እ፣ ይሰራልሃል ይ- ቀጠ- በቀጠሮ ነው እንትን የሚለው ለነገ ይዝልሃለሁ እሺ እሺ ለጠዋት ያዝ እነዛ ይዘውልኝ ነበር የሆነ ሌሎች እንትን አይ እንትኑ ላይ የለም። አይ የለም፣ schedule ኡ ላይ አሁን እያየሁት ነበረ አልተያዘም። ዳግም የሚል የለም።
okay አይ የሆነ ያኛው የ support team ሌላ እንትን Telegram account delete ሆኖ ነው አይ እሱ ሳይሆን አሁን ያኔ ቀጠሮ ብታስይዝ ኖሮ የሆነ የ schedule መጽሐፍ ያለና እዛ ላይ ም, ትኖር ነበረ።
okay እኔ ስለነገ ይዤ እላለሁ። እሺ ረዱ ነኝ፣ ችግር የለውም መጠየቅ ትችላለህ።
ጠዋት ለኮንታክት ላድርጋችሁ እ፣ ትችላለህ ትችላለህ። እኔ ከሰዓት ነው የምገባው። ይዛልኛለች ረዱ ትናንት ደውዬ ነበር ብለህ ማስጀመር ትችላለህ።
አመሰግናለሁ እሺ አምባ መልካም ነው።